ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው ጤና ይስጥልኝ ቅድም ቅድም ደውዬ ነበር transaction ኑ እያወጣልኝ አይደለም maybe server ኣችሁ busy ሆኖ ይሆን እንዴ
ያላወጣሉትን screenshot ያድርጉና የገንዘብ መጠኑን ከስር ጽፈው ይላኩልን
ዝም ብሎ እንትን ይላል የሆነ search ያደርጋል ግን ምንም እሱን የሚያወጣው screenshot result አድርገው ይላኩልን ዝም እሱ ብቻ ዝም ብዬ እሱንና ከዛ የገንዘቡን መጠን ከስር አ- ጽፈው እና ስልኮትን ጽፈው ይላኩ አሀ እሺ እሺ thank